ሄሎ ጤና ይስጥልኝ። ከቢጂአይ ነው የምደውልልዎት። ተቋረጠ።
እሺ እሺ እሺ፣ ፓልም ሆቴል አይደለ?
ሆቴል እቺ እሺ፣ ሙሉ ስሞትን ይንገሩኝ ደንበኛችን።
ስዩም ስ- ስዩም አ ስዩማ
ስዩም ያባት ስም ነው። እንት አይ okay ባለቤት ስም ነው እንዴ የፈለግሽው? Hello ተፈሪ ላቀው ተፈሪ ላቀው ስዩም ተፈሪ።
አ
እሺ፣ እ፣ ወልቂጤ ምኑ ጋ ነው?
ወልቂጤ ወልቂጤ መናኸሪያ አካባቢ
መናኸሪያው ጋ።
አ
ሌላ ልዩ ቦታ አለው?
በቃ በቃ እሱ በቃ እሺ፣ ቁጥር ስልክ ቁጥር ይሄ ሊያዘው አሁን የደወሉበት አ ይሄ። እሺ፣ ምንድን ነው የተበላሸቦት?
ምን አልሽኝ?
ምንድን ነው የተበላሸቦት?
ኩለር
ኩለር ምን ሆነ?
አያቀዘቅም አያቀዘቅዝም? እሺ ደንበኛችን ቅሬታዎትን ወደሚመለከተው ክፍል አስተላልፌልዎታለሁ። ሌላ ምረዳዎት ነገር አለ?
በቃ እሺ መልካም ቀን።